ጤና ሰላም አብሮ ይስጠለን።
ጤና ይስጥልኝ። ይሰማል?
ይሰማል። ሰላም ነው።
አለን። ቢፋን ሀዘን ሴንተር ነው።
ያ
ከአሪፍ ነበር የምደውልላት።
ታሪክ ቤት አዎ። ይህን- ኦኬ።
ይህንን ሰሞን በአሪፍ ፔ ፖስት ማሽን ትራንዛክት እያደረጉ አይደለም።
ኦ ኦኬ ኦኬ። እሺ መጥታ ነበር አናግራን ነበር። ቆይ እናሳወቃቸዋለን። እሺ የተፈጠረ ችግር አለ።
አይ ችግር አይደለም። ማንጠቀምበት ምክንያት ምናምን እናሳውቃለን።
okay፣ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
okay እሺ እሺ እሺ